Hello hello ጤና ይስጥልኝ።
እሱ information ንገሪኝ። አሁን ነበር ግን ስልኩን የደቃተን ያልኩኝ።
እም፣
እስቲ ንገሪኝ information ያለ ነገር።
እሺ እሺ። ዘጠኝ የሚሆኑ site ኦች ላይ አፓርትመንቶች አሉን። አፓርትመንት ነው የሚፈልጉት?
ምን ምን አልሽኝ?
አፓርትመንት ነው የሚፈልጉት?
ሌላ ምንድን አለ ከሱ ውጪ?
ቪ- ቪላ
አይ አፓርትመንት።
አፓርትመንቶች ዘጠኝ የሚሆኑ site ኦች ላይ ያሉን ወደ ቦሌ ሜክሲኮ ሰሚት፣ እ እ እ ቦሌ ሜክሲኮ
እሺ፣ CMC፣ ሳርቤት፣ ወደ ሀያት፣ ወደ ካራ ደግሞ ቂሊንጦ ላይ ያለ
እሺ ሀያት ወደ ሀያት ያለው እሺ። ቅድመ ክፍያቸው ሶስት መቶ ሺህ ነው።
እሺ ቀሪው ደግሞ ከአምስት እስከ አስር ዓመት በሆነ ጊዜ ውስጥ ያለ ወለድ ነው እየከፈሉ የሚጨርሱት።
እሺ። ቤቱ አሁን ያለቀለት ነው እየተጠናቀቁ ያሉ ናቸው።
የተጠናቀቀ የለም።
በመስ- አዎ በመሰራት ላይ ያሉ ናቸው።
እሺ ስንት ጊዜ ይፈጃል ለመጠናቀቅ?
እስከ ሁለት ዓመት እስከ ሁለት ዓመት አዎ።
ደውላለሁ።
እሺ ማን ልበል ስምዎትን?
እ ሰርካለም ግን እ፣ እንትን እ፣ ስንት ጠቅላላ ክፍያው ስንት ነው?
እንደሚመጡት ካሬ የካሬ ለምሳሌ።
አይነት እንትን ስለሚ ካሬው እ፣ ካሬው አሁን እኛ ጋር detail information የለም። እንደሚመርጡት የካሬ አይነት እና እንደ ቦታው ብሩም አ- እንደዛው ይለያያል። ምናልባት ወደ ይለያይ።
ቢሮአችን የሚመጡ ከሆነ ሙሉ መረጃ የት ነው ማለት ሄዶ ይችላል።
ሲሳችሁ?
head office ገርጂ ነው። ቦሌና ልደታ ላይ branch office አለ።
በቃ እሱ ደውላለሁ።
እሺ አመሰግናለሁ።
ምንም አይደል።